ነበር ሄሎ ሄሎ አቤት፣ ሄሎ ጤና ይስጥልኝ ሰላም ነው?
አለ እግዚአብሔር ይመስገን እ፣ ቲክቶክ live ላይ ስልኮትን አስቀምጠው ነበር ትናንትና
እሺ፣ እሺ ምን ልርዳዎት
ዋጋውን ፈልጌ ነበር።
ሶስት ሰው የሚጭነው ማለት ነው እ፣ ባለ ስድስቱ ስድስት ሰው እሺ ስድስት ሰው እ፣ ከየት አካባቢ ኖት
እኔ ወሎ ነው፣ ወሎ ወሎ ባቲ፣
hello አይሰማም ድምጾት ወሎ ወሎ ነው ባቲ፣ ያልኩኝ እ?
ወሎ ባቲ።
ሄሎ
አቤት፣ አይሰማም።
አዎ ትንሽ ድምጾት ርቋል
ባ- ከባቲ ከባቲ ነው የምለው።
ባቲ እሺ አ፣ ስሞትን ማን ልበል
አብዱራህማን
እሺ እም፣ አሁን S አሁን S2 ነው ይሄኛው ስድስት ሰው የሚጭነው S2 ነው የሚባለው።
እሺ፣ ለጊዜው አልቋል እና ከወር አ፣ በኋላ ነው የሚገባው እሺ፣ እና ቀጠሮ ነው የሚያስይዙት።
አ፣ እሺ፣ ዋጋውን ለማወቅ ነበረ። እሺ፣ እሺ ከወር በኋላ ዋጋው ልደውል አስቤ- እሺ ዋጋው ደግሞ አልታወቀም። አሁን modify ሆኖ ስለሚመጣ አ፣ ዋጋው አልተወሰነም እና እሺ፣ ቀጠሮ እደውላለሁ።
አስይዘው ሲመጡ ነው እንትን የሚሉት።
አ፣ እሺ፣ እሺ።
እሺ ሌላ ተጨማሪ መረጃ የምሰጡት ነገር አለ?
አ፣ ሌላ የለም። በቃ
እሺ እ፣ hello አቤት፣ አቤት።
የት አዲስ አበባ ነው የሚቀርቡት ወይስ ወደዛ አካባቢ እኔ ወደዛ ቢሆን የተሻለ ነው።
ወደ አዲስ አበባ አረ ትመጣለክ?
አ፣ ወዴት
እንትን የላችሁም? agent የላችሁም?
ኤ- አ፣ አለን ወደ እ?
ደሴ፣ ወልዲያ ምናምን ደብረ ብርሃን ደሴ አለን።
ደሴ አለ ደሴ አለ። አዎ።
ይሄ ደሴ ይቀርበኛል።
ስለዚህ ስልክ የደሴን ስልክ ልላክልክ እሺ text አድርጉልኝ። እሺ የ agent ኡን።
እሺ።
ይሄንን ቴሌግራም ትጠቀምበታለክ እንዴ? ስልክ አዎ ቁጥሩን ተጠ- በሱ ነው ምልክልክ።
በቴሌግራም አዎ
እሺ እሺ። መልካም ቀን።
እሺ